ሄሎ
ሄሎ ጥሪ እናቴ ሰላም ጤና ይስጥልን ቤት ቤት Okay እንትን account ለመክፈት ፈልጌ እምቢ እያለኝ መጣ በእናትሽ እሺ ቤት ቤት dot ቤት ብለህ ነው የገባው አዎ ስልክን ዘጠኝ አድርገህ ጀመርክ አዎ ዘ- ዘጠኝ አስራ አንድ ዘጠኝ ብለክ ከዛ አ- አ- password ን ደግሞ ሶስት password አራት ነው አይደል? አራት password
አይ ስምንት digit ነው መሆን ያለበት Okay ስምንት digit አስገቡኝ እምቢ አለኝ ለምን እንደሆነ አላውቅም እሺ capital letter small letter symbol እና ቁጥሮች አለው
አይ የሉትም ዝም ብሎ ቁጥር ነው እንዳለ ያደረጉት አይ እንደሱ ከሆነ አይከፍትልም ካፒታል እሺ።
letter small letter
እሺ symbol
እሺ symbol እሺ እና ቁጥሮች መያዝ አለበት
አሁን ለምሳሌ ቆይ አሁን እዚህ ጋር ሲሄድ capital letter ደስ ያለኛል አዎ
ካፒታል አሁን እሺ capital letter እሺ ከዛ ከዛ- small letter small እሺ
ከዛ symbol
symbol ማለት እንትን ማለት ነው እሺ symbol እሺ at አ- ከዛ አዎ at አርግባትና ከዛ አ።
ሌላ ቁጥሮች አርግ አ- አምስት ቁጥር አርግና የተለያየ አምስት ቁጥር ላድርግ እሺ አንድ አዎ።
ሁለት ሶስት አራት አምስት እሺ ሁለተኛው ነው እንደዛ ላድርግ
አዎ ራሱኑ ድገሙ confirm ይለው ጋ።
ይሄ እሺ እሺ እናቴ እስቲ በቃ፣ ከዛ በቃ አንድ ሁለት ሶስት አራት አምስት እሺ ለኛው እስቲ አዋቲ አጠቃላይ ስምንት digit ሆነ አዎ፣ ግን ከፈለግን አይ ግን እንትን አለኝ የሆነ ምንድን ነው የሆነ ነገር ቀይ ምልክት አመጣልኝ ምንድን ነው የሚለው
ሶስት ነው ምናምን የሆነ ነገር ይላል እም፣ ስምንት digit ነው እንትንክ password ኡ አዎ፣ አዎ። እስ- ከፍቶልኛል አንቺ check ማለት ትችላለሽ
register ማድረግ በዚህ ቁጥር ነው አይደለም ልንገርሽ ቁጥር እሺ ንገረኝ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሰላሳ አራት ሰላሳ አራት አርባ ሶስት ዜሮ ሶስት
አርባ ሶስት ዜሮ ሶስት አዎ።
አይ አልተከፈተም አልተከፈተም አይደል?
አዎ፣ በቃ አሁን አልተከፈተም።
ሞክረዋለሽ እሺ እሺ፣ እንደዛ ሞክረና አድርገህ ደግሞ ሞክረው አመሰግናለሁ።
refresh አድርገህ ድጋሚ እሺ ሞክረው thank you እሺ አመሰግናለሁ እናመሰግናለን መልካም እሺ አመሰግናለሁ እሺ